ሄሎ ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አዎ ይስጥልኝ።
አለው የ event ኡ ለመሳተፍ ነበር እና እሺ፣ ቦታ መኖሩን check ለማድረግ ነበረ።
ቦታ ምን አለን ያህል ሰው ቦ- እ? እ?
ቦታ አለን ምን ያህል ሰው አለ? አምስት ነበረ። አምስት ሰው ይኖራል?
ይቻላል። በኦንላይን ነው የቆረጡት?
አይ ገና አልቆረጥኩም። check ለማድረግ ነው።
አለን አለን።
okay በምን በምን መንገድ ነው መቁረጥ?
VIP ነው ወይስ በመደበኛ ነው የሚቆርጡት?
ምን- ምን ያህል ነው ዋጋው? መደበኛውና VIP።
መደበኛ አራት መቶ VIP አንድ ሺህ ብር።
okay እ፣ ስለዚህ በመደበኛ በምን platform አለ ለመቁረጥ?
ምን አሉ? ይቅርታ ምን አይነት በምን platform ነው የማገኘው? ምን እንዴት ነው መቁረጥ?
link አስቀምጠናል። ሊ- በ link okay፣ መመዝገብ በ link ኡ።
ይችላሉ። በአካል መጥተው ኢንተርኮንቲኔንታል
okay ተመዝግቤ ከዛስ? እዛው ላይ ተመዝግቤ።
ቴሌ ብር ምናምን ነው?
በቴሌ ብር ነው በ cash okay።
አይደለም፣ ቴሌ ብር።
እሺ እሺ እሺ እሺ አመሰግናለሁ።
እሺ፣ መልካም።